ሄሎ
Hello፣ ጤና ይስጥልኝ።
ዩኒቨርሲቲና ብሉ ስፓርክ ነው? እሺ፣ ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበረ የምንደውለው። ሄሎ፣
አቤት አቤት፣ ሰማኝ ይሰማል አይደለ? እሺ፣ በ HR assistance vacancy አታችሁ ነበረ June አራት ላይ።
አዎ አዎ እሺ፣ hire አረጋችሁ በእኛ platform
እ፣ አዎ አድርገናል። አዎ ቀጠራችሁ።
አዎ እሺ፣ ሌላ የሚያስቸግሩት ነገር አለ? እኛ platform ሲጠቀሙ
ምንም ያስቸገረ ነገር የለም። Next እንደውም ፓኬጅ እንገዛለን ብለናል።
Okay
አሁን ላይ vacancy ስለሌለ ነው እኛ ጋር።
Okay። ስለ ፓኬጅ አናግሯችሁ ነው?
አዎ ፓኬጅም አናግረውኛል፣ አውርተናል በደንብ።
Okay። እሺ፣ የሚያስቸግሩት ነገር ሲኖር ሰፖርትም ሲፈልጉ በስልክ መደወል ይችላሉ። እሺ፣ እሺ እንደውላለን።
እሺ፣ መልካም ቀን።